ሌላው አቤት።
ሚሉናይ ነኝ።
እሺ ሜሉናይ፣
መክረብ እፈልጋለን።
ምን ላይ እ እ
ሌላው አቤት ሜሉናይ፣ ምን ላይ ነው መቅረብ የፈለግሽው? እሺ፣ እሺ የእኔ ቆንጆ ምን ላይ ነው መቅረብ የፈለግሽው?
ቲቪ ላይ
ቲቪ ላይ አዎ፣ ምን እ፣ ድንቅ ልጆች ነው Donkey Tube ላይ?
አዎ፣
እሺ፣ ስንት አመትሽ ነው?
አምስት
እሺ፣ ምን ምን ትችያለሽ? ምን ምን እ፣ ተሰጥኦ አለሽ? ማለት የምትይልኝ ነገር ካለ ሙዚቃ፣ ዘፋኝ ነሽ?
አዎ፣
እ፣ የማንን ሙዚቃ ነው የምትችይው?
የቤሩት
እ እ፣
የቤሩት
የብሩክ
አዎ
እሺ ሌላስ ከዘፈን ውጪ ምን የምትችይው ነገር አለ? ምን ትምህርት ወይ ግጥም እ፣ ሌላ ነገር ዳንስ ዳንስ?
አዎ
እሺ ከዳንስ ውጭስ ሌላ ነገር
እ ሌላስ ከዛ ውጪ
ግጥም
ግጥም ትችያለሽ?
አዎ እሺ እ፣ ግጥም ማን ጻፈልሽ?
አባ አባቴ
አሁን ትይልኛለሽ ግጥሙን?
አዎ
እሺ ማን አለ አጠገብሽ?
ሰብልዬ እናትሽ ወይ አባትሽ አሉ?
አዎ እናቴ አለች እሺ እናትሽን አገናኘኝ። እሺ